በድንቅና በውበት ያጌጠች በፊቷ ልቤን እንቅታርጋ የበላች ጾመች ጠይና ጠይ መልከቀና በውበት ያጌጠች በፊቷ ልቤን እንቅታርጋ የበላች ጾመች እሷውነኝ ዘወትር ጧት ማታ የልቤ ትርታ ጥሩልኝ ሳይውረካለው የፊቷን ገጽታ እሷውነች የልቤ መድኃኒት አውቃለሁ ከእሷ ሌላ ማንን ይሻለው ጠይም ናት ጠይም መልከ ቀና በውበት ያጌጠች በፊቷ ልቤን እንጭት አርጋ የበላች እሷውነች ጠይም ናት ጠይም መልከ ቀና በውበት ያጌጠች በፊቷ ልቤን እንጭት አርጋ የበላች እሷውነች የልቤን ዝርዝሬ ልንገራት ጥሩልኝ ያችን ልጅ በፍቅሯ ታምሜ ብሰቃይ ለማንም አይበጅ አምጡልኝ ካለችበት ቦታ ሄዳችሁ በፍቅሯ ከምሞትባችሁ ጠይም ናት ጠይም መልከ ቀና በውበት ያጌጠች በፍቅሯ ልቤን እንቅጣጋ የበላች ሰውነች ጠይም ናት ጠይም መልከ ቀና በውበት ያጌጠች በፍቅሯ ልቤን እንቅጣጋ የበላች ሰውነች ሚስጢሬን ዝርዝራ ታውቃለች በልቧ ጠንቅቃ ንገሯት መምጣት አነጋግረኝ እንዳትቀር ርቃ አይበጅም ተራርቆ ፍቅር ካላችሁ ያችን ልጅ አንጡልኝ ሄዳችሁ ጠይም ናት ጠይም መልከ ቀና በውበት ያጌጠች በፍቅሯ ልቤን እንቅጣቃ የበላች ሰውነች ጠይም ናት ጠይም መልከ ቀና በውበት ያጌጠች በፍቅሯ ልቤን እንቅጣቃ የበላች ሰውነች ቢከፋት አልወድም በሕይወቴ ያለሁኝ ስለ እኔ አሳቢ ረዳቴ ናትና ወገኔ ጥሩልኝ ካለችበት ቦታ ሄዳችሁ አደራ ስለ እኔ ብላችሁ ጠይምና ጠይም መልከ ቀና በውበት ያጌጠች በፊቷ ልቤን እንድታርጋ የበላች ሰው ነች። ጠይምና ጠይም መልከ ቀና በውበት ያጌጠች በፊቷ ልቤን እንድታርጋ የበላች ሰው ነች። እሷውነኝ ዘወትር ጧት ማታ የልቤ ትርታ ጥሩልኝ ሳየው እረካለሁ የፊቷን ገጽታ እሷውነች የልቤ መድኃኒት አውቃለሁ ከእሷ ሌላ ማንን እሻለሁ ጠይም ናት ጠይም መልከ ቀና በውበት ያጌጠች በፍቅሯ ልቤን እንቅጣቃ ያበላች ሰውነች ጠይም ናት ጠይም መልከ ቀና በውበት ያጌጠች በፍቅሯ ልቤን እንቅጣቃ ያበላች ሰውነች የልቤን ዝርዝሬ ልንገራት ጥሩልኝ ያችን ልጅ በፍቅሯ ታምሜ ብሰቃይ ለማንም አይበጅ አምጡልኝ ካለችበት ቦታ ሄዳችሁ በፍቅሯ ከምሞትባችሁ ጠይም ናት ጠይም መልከ ቀና በውበት ያጌጠች በፍቅሯ